ኢንዚል ኧረ ሌላ ሄሎ ማታ አቤት አንድ ትንሽ አለ
መለ መቅደስ የምትባል ይዛል እንዴ ብርቱካን ይዘናል። አዎ።
ኦኬ ታደርስላታለህ አይደል
አይ ዛሬ አንድ እሷ እኮ ቸርችር ቲፒ ሆነች። ሌላ መኪና ነው ቸርችር ሄዶ፣ እኛ ደግሞ ወደ አዲሱ ገበያ ወደ አንጦጦ ምናምን ነው።
እኮ የእሷ እቃ አንተ ጋር ነው ያለው አ
እኮ አታደርስላትም ነው ወይስ ምንድን ነው? ብርቱካን አይደል አንተ ጋር ያለው አ
እኮ ዛሬ ትወስድላታለህ።
ዛሬማ እንዴት እንችላለን? አሁን አንጦጦ ነን።
ኦኬ እሷ የት ነበር የሞላችሁ ሎኬሽን? ቸርችል እሷ ነው ዝም ብሎ ኤ ስሪ ነው የሚለው ሎኬሽን።
ኦኬ። እና ተመላሽ ነው የምታደርገው እኮ
አ
እስቲ ሶልን ቼክ አደርገዋለሁ። እሺ